በቴሌ ብር ነው የመለስሽለት? ዋሌት ነበር የከፈለው ቃል ኢንዲቪዥዋል። አዎ ግን ደም ብለሽዋል፣ መልሰሽለታል መሰለኝ።
ሄሎ ሄሎ ይስጥልን። መልሼ ደወሉት።
እ?
ብሩ ተደርጎሎታል፣ check ያርጉት ያብስራ በሚል አሁን ተመልሷል።
አዎ ተመልሶሎታል። አሁን ሁለት
እሺ፣ እሺ፣ አመሰግናለሁ።
ሺህ አመሰግናለን።